activity. I'm sorry.
ሄሎ ሄሎ
አቤት።
ሰላም ከችብችብ ነበር ምደውለው።
እሺ እ፣ ይቅርታ በሀያ ሰባት ከሳምሶን ከሚባል ሰው ላይ order አድርገው ነበር አይደል?
እ፣ አዎ ቲማቲም አዎ የት ነበር location ኦት የርሶ?
እ፣ የኔ ወደ ዮሐንስ አካባቢ ነኝ።
ሰሚት ዮሐንስ
okay። እዝ- ስለዚህ ሳያውቁት ነው የገቡት ሳምሶን ላይ።
እኔ te- test እያደረኩት ነበር።
እህ፣ ዝም ብለው ነው የገቡት። መውሰድ ይችላሉ ታዲያ የት
እ፣ ሳምሶን ጋር አንድ ኪሎ ቲማቲም።
እኮ ሰሚት ሄጄ አዎ አይ አልችልም።
እሺ እሺ።
እሺ፣ እሺ